hello cash code ልንገርሽ እስቲ check up አድርገልኝ።
እሺ አባቴ ንገረኝ።
አስራ ሶስት ዘጠና ስድስት አስራ ሶስት ዘጠና ስድስት
አስራ ሶስት ዘጠና ስምንት ዘጠና ስድስት እሺ እሺ
ዜሮ አምስት ሰማንያ አምስት
ዜሮ አምስት
ሰማንያ አምስት
አስራ ሶስት ዘጠና ስድስት ዜሮ አምስት ሰማንያ አምስት አይደለ?
አዎ እሺ ያው አቻ- አብርቼልሃለሁ። ያው lost ነው። እሺ free bet የለውም።
የለውም አባቴ፣ ሁለት ነው lost ያደረግከው፣ ለዛ ነው።
እሺ እሺ እሺ አባቴ፣ እሺ መልካም ቀን።